hello hello ጤና ይስጥልኝ።
ሰላም።
ሰላም ተደውላችሁ ነበረ? ስብስብ ነው አይደል?
አዎ አዎ፣ ስብስብ ነው።
refund የሚደረግ ነበረኝ ያልደረሰ እቃ ነበረኝ okay፣ እና ስልክ refund ይነግሩኝ።
ያልተደረገ ዜሮ ዘጠኝ ዜሮ አራት ዜሮ አራት ሰላሳ ስምንት ሰላሳ ስምንት ሀያ ሰባት ሰላሳ ሁለት
እ ስንት አሉ?
ሀያ ሰባት ሰላሳ ሁለት እሺ አስኳል አስኳል በሚለው ነው አይደል?
አስኳል አዎ እ ከሶስት product ሽንኩርት፣ ጥቅል ጎመንና አቮካዶ።
አዎ ሶስቱም አልደረሰም ድንች ብቻ ነው የደረሰው አዎ ስለዚህ አሁን already ስራ ስለገባሁ ለማይመች ለሌላ ቀን አዛለሁ refund እንድታረጉልኝ መሰለኝ በቃ እሺ፣ ዛሬ ላክሎታል። እሺ እሺ።
ዛሬ ይደረጋል አዎ አዎ እሺ አይ እናንተ እንደዛ ብላይ ስለነበረ አልተደረገም እና ያው አይ፣ refund and failed የሚለው ውስጥ ይገባል አይደል አዎ ስታስታውሱ ትናንትና አዎ፣ አስገብቼዋለሁ። እኔ የ failed list ውስጥ አስገብቼዋለሁ። ትናንትና እሑድ ስለነበር ነው። እሑድና ቅዳሜ አይሰሩም። ለዛ ነው።
okay ነው እሺ okay እሺ እሺ እሺ አመሰግናለሁ እሺ መልካም